እንዴት ነሽ? አሁን ከአዲስ ህይወት ተደውሎልሽ ነበረ ልጅ ወደ ዘውዲቱ መሄድ ነበር። የእሱም ማለት ነው ሴፓፕ የላችሁ ማለት
በሀይላንድ የተሰራ እንግዲህ ፖዘቲቭ ፕሬር አይደለሽም።
ፕሬሩ ሰባት ሀይላንድ አላችሁ አፍንጫውም ለ
በሀይላንድ የተሰራው እንግዲህ እኔ የማውቀው ሲፋብ በሀይላንድ የተሰራውን እንትን እንላለን። ካልሆነም ደግሞ ማሽኑ ቢሆን ከሆነ የማይሆን ከሆነ አይ ማ- ማሽን አይሆንም። ኤክስቤት ሆኗል።
ኦኬ ሜቢ ሴፓፓ ከዚህ በፊት ከኛ ወስደው መልሰውልን ነበር በጸጥታ እና ከሌላችሁ ከሌለን ይህኛውን ሞክርና እንደ ገባይና ካልሆነ አንቺ ታውሽናለሽ። እኔና እሺ፣ እሺ፣ ግን ትመልሱልናላችሁ።
እንዴ እንመልሳለን በደንብ ነው።
እሺ፣ እሺ በቃ